ሰላም ጤና ይስጥልኝ። ChipChip እባክዎ ምን ልርዳዎ?
ጤና ይስጥልኝ። ደውላችሁልኝ ነበረ በዚህ ስልክ?
ከ ChipChip ነበር የምደውለው። ይቅርታ ማን ልበል ስምዎትን?
ብሩክ
Okay ብሩክ በሚል አዎ።
Order አድርገው ነበር ዛሬ። ያልተቀበሉት product ምን ነበር?
እ ሽንኩርት ነበረ ዛሬ ሳይሆን እንግዲህ ለአርብ ቀን ነበር የታዘዘ ለአገዳሚ።
OK በዚህ ቁጥር order ያደረጉት?
አዎ፣ ቆይቶ ነው።
OK የት አካባቢ ነው የሚመጣሉት? ነገ መቀበል ይችላሉ?
ብቻ ያለው ሰሜን ማዘጋጃ
ሰሜን ማዘጋጃ።
አዎ፣ እሺ ነገ ይመጣሉታል። እሺ ስንት ኪሎ ነበር ይቅርታ ሽንኩርቱ?
አምስት አምስት ኪሎ መልካም ምሽት። እሺ ይመጣሉታል ነገ። እሺ